hello የኔ እናት ትናንት ደውለን ነበርና የእውነት ለምን ነው ድንቅ ልጆች ላይ ለማስተዋወቅ ነበረ እንዲተዋወቅልን ፈልገን ይደውላሉ ብላችሁ ነበረ።
እሺ ከዚህ በፊት አስመዝግበዋል?
እኮ ትላንትና አዎ አስመዝግበናል።
አዎ ትላንት ካስመዘገቡ ወረፋ ይጠብቁ። ብዙ ወረፋ ስላለ ይቆያል?
እንደውልሎታለን። አዎ አዎ ምን ያህል ጊዜ ይቆያል? እኛም ፕሮግራም እንትን እንዳይልብን ነው።
እ ማለት ለመቼ ነው የፈለጉት እርስዎ?
አሁን already እንትን ስላለን ስራ ስለጀመርን ቶሎ ካላለ የሚያስቸግር ለዛ ነው የእናንተንም time ምን ያህል ጊዜ ይፈጃል የሚለውን ማወቅ ስላለብን
እሱን ጊዜውን እርግጠኛ አይደለሁኝም፣ ግን እንደውላለን እንደውልሎታለን። ትናንት ካስመዘገቡኝ አሁን ከእርስዎ በፊት ብዙ ማስታወቂያ እንዲሰራላቸው የሚያስመዘግቡ ሰዎች አሉ። እ እንደውላለን ወይ ደግሞ ቢሮአችንን መምጣት ትችላላችሁ።
ቢሮ ቦሌ አበሩ ህንፃ ቦሌ ጋር መጥተን ዝግ ነበር። ለዛ ነው ስልክ ብቻ አሀ።
ነው ያገኘነው።
በስራ ሰዓት
አዎ በስራ ሰዓት ስለመጣ ነው። anyways እሺ እሺ እሺ እሺ መልካም ጊዜ።
እሺ መልካም ጊዜ ይሁንልዎት። እሺ